ትምህርት ቤት
hello ሰላም
አቤት
እሺ ምን ልርዳው
በአማርኛ ተተርጉሞ እንዲላክልኝ ፈልጌ ነበር።
እ በአማርኛ
በተርጉሞ በቴሌግራም ላይ በአማርኛ ተተርጉሞ እንዲላክልኝ ነበር።
ምን ይላክልህ?
ስለ ጠቅላላ እውቀት አንዳንድ ግንዛቤዎችን እንትን ለማለት እሺ
ለዛ ፈልጌ ነበር እና በቴሌግራም ብትልኩልኝ ፈልጌ ምን ሊላክልን እንደሚፈ እንደምትፈልግ ጻፍልንና እንልክልሃለን። ምን ምን ነው ማወቅ የፈለግከው?
እኔ በቃ አለ አይደለም ለሁሉም ነገር ምን አሁን መጀመሪያ ለመክፈት ፕሮግራም እንትን ምን አይነት process እንደሚያስፈልገው ምናምን ያለውን ነገር አዲስ account ለመክፈት ነው።
አዲስ account መጥቷ እሺ አዲስ account ለመክፈት በአማርኛ ጽፋችሁ ላኩልን ብለህ ቴሌግራም ላይ ጻፍልንና የምትፈልገውን ሁሉ እዛ ላይ ጻፍልንና እንጽፍልሃለን።
እሺ እሺ እሺ እሺ መልካም ምሽት።
እሺ